hello ጤና ይስጥልን።
አብሮት ስልኝ ሰላም ነው ሰላም
እንዴት ነው?
አለን። አፍሪወርክ ነበር የደወሉት።
እ
አፍሪወርክ ነው የደወሉት።
አዎ ለምዝገባ ፈልገን
so ቴሌግራም ይጠቀማሉ
አ
በዚህ ስልክ።
አ so እንደዚህ ከሆነ የቴሌግራም ቻናል አለን። ከሁለት መቶ ሺህ በላይ member ያለው የቴሌግራም ቻናል አለን። እዛ ላይ ነው ነው ታኛላችሁ
አዎ፣ ልክሎት አለውም ቴሌግራም ላይ በዚህ ስልክ ልክሎት አለውም ቴሌግራም ላይ ማለት ነው።
እሺ
so እዛ ላይ ገብተው በቀን ከሰማንያ በላይ ስራዎች post ይደረጋሉ።
እህ so ከእርሶ ጋር relate የሚያደርገውን እንትን መርጠው እዛ ላይ apply ማድረግ ይችላሉ ማለት ነው ስራዎችን።
እሺ እሺ so አሁን ልክ ይሉታለሁ። አሌክስ የማርያም ልጅ ነው። ዛሬ ልክ ይሉታለሁ። ገብተው check ያድርጉት።
እሺ እሺ thank you መልካም ቀን። ሌላ የሚያጋጥመው ችግር ካለ ይደውሉልን።